ሰላም ጤና ይስጥልኝ hello
hello hello አቶ ፊሊሞን አቤት ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
አቤት የትራንስፖርት ዊ ፕላስ ሶሉሽን የትራንስፖርት አገልግሎት ነው የሚሰጠው እና እ፣ እሺ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እ
ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
መንገድ ላይ ነኝማ ምንም አይሰማም። ይቀጥል።
እሺ እሺ፣ መልሼ እደውላለሁ። እሺ።